ጤና ይስጥልን ቤተሰቤት
ረቅነስ ጤና ይስጥልን ቤተሰቤት እኔ የምለው ትናንትና ብር አስገብቼ ነበር በቻፓ አልገባልኝም።
ወዴት?
ወደ- ወደ ቤስት ቤት ወደ ቤተሰቤት ዲፖዚት ሜሴጅ ልከልናል ቴሌግራም ላይ።
ቴሌግራም ላይ ልኬ ነበር።
እሺ የንገረኝ እስኪ የቤተሰቤት ቁጥርን እዚህ ጋር ዜሮ ልፈልግ።
ዘጠኝ አስራ አንድ እሺ አስራ አንድ ሰላሳ ዘጠኝ ሰላሳ ዘጠኝ ሰላሳ ስምንት ሰላሳ ስምንት ሰማንያ አምስት ሰማንያ አምስት ማን ነው ስምክ? ዋሊድ ነው እንዴ? አሳውቀውልሃል። እሺ ለቻፓ እየመለሱ ነው። እሺ ብዙ ሰው ስላለ ነው ይገባል። እሺ አሳውቀንልሃል። እሺ እሺ፣ እናመሰግናለን።